હતા
hello ጤና ጤና ይስጥልኝ።
አብሮሽ ሰላም አይ የሆነ የትናንት transaction የሆነ account እንትኑ ችግር አለበት ምናምን ተብዬ ከዛ account የሆነ ቁጥር ልኮል ነበር። ከዛ በቴሌግራም ደረሰኙ ልክ ያለሁኝ አሁን
እሺ ማን በሚል ስም ነው የላኩልን
አቡበክር ረህምቶ አቶ
እሺ ደመኛችን የላኩት screenshot ደርሶናል እየተሰራ ስለሆነ በ text ይጠብቁን እንዳለቀ እናሳውቆታለን እሺ thank you እሺ እሺ እሺ መልካም እሺ